ጤና ይስጥልኝ። Hello Visa ጁዴ ነኝ። በ community ብዙ መረጃ ልስጠው።
ጤና ይስጥልኝ ንጉስ። አንትን ብር ከ account ኤ ላይ ወደ ቴሌ ብር ልኬ ነበረ እና pending እያለ ነው ሶስት ቀን ሶስት ቀን አራት ቀን ነው።
okay እኛ የጉዞ information ነው የምንሰጡት፣ ግን እ እስካሁን ድረስ account ኦች ላይ ብር አልገባም።
አዎ ወደ ቴሌ ብር account ኦች ብር አልገባም።
አዎ አልገባም፣ ወደ ወደ ቴሌ ብር አልገባም። ሶስት ቀን ነው ምናምን እና
እሺ